ጤና ይስጥልኝ ደሳሙላ እንዴት አላችሁ?
አለን ደህና
ከዘውዲቱ ውዳሴ አምቡላንስ ፈልጌ የነበረ ውስጥ ነው ያለው።
አሁን አምቡላንሶቹ emergency ስራ ተጠርተው እንደዚህ ወጥተዋል።
በሙሉ አዎ ከስንት ደቂቃ በኋላ ልደውል?
maybe ከአንድ ከአርባ ደቂቃ ሊመለሱ ይችላሉ።
እሺ ኦክሲጅን አላችሁ? portable አዎ
አይ እሷን መውሰድ እችላለሁ?
በለብቻ እ ለብቻ መውሰድ አይቻልም። ከአምቡላንስ ጋር ነው የሚሆነው። አዎ አዎ እሺ እፊያችሁ እንዴት ነው? ኪሎ ሜትር ነው?
አገልግሎቱን- አይ አገልግሎቱን ተጠቅመው ሲጨርሱ ነው የእናንተ ደርሶ መልስ የሚሆነው ሶስት ሺህ ብር ነው የሚሆነው
ኦኬ ከዛ ደርሶ መልሶ ዳሴ ማለት ነው። አዎ አዎ ዘውዲቱ ውዳሴ ልጅኛው ውዳሴ ማለት ነው። ስንቱን አገኛችሁ?
ቴዎድሮስ አደባባይ ጋር አይ እም።
ከዛ ያንስ ያጥራል
አዎ ያው ነው ይ- የሚሆነው።
የድሮ ነው። እሺ እሺ ቴንክ ዩ እሺ
እሺ